ሄሎ
ሄሎ አቤት
ሰላም ጤና ይስጥልን።
አብሮ ይስጥልን።
ለእሱ እዚህ ካሳንችስ site ላይ ተመዝግበን ነበር። ምን አዲስ ነገር አለ?
okay ኪ- ኪራይ ነው
አዎ ኪራይ
በ- ገና ነው። አሁን ሌላ ስራ እየሰራን ስለሆነ ትንሽ ትንሽ ሳንቆይ አይቀርም
ነው።
አዎ፣ እናሳውቃቸዋለን። ሁላችንም ስለመዘገብን ከትንሽ ጊዜ በኋላ እናሳውቃቸዋለን።
እሺ ይሁን። እሺ እሺ፣ አመሰግናለሁ።
መልካም እሺ።
እሺ።